Hola, North Phoenix. Hello?
hello አቤት እናትዬ አቤት።
እንትን እዚህ የካቲት ሚኒሊክ እሺ የተኛ ሰው አለና አንዴ ባለሙያ አናግሪ እ እሺ፣ ምን ነበር?
እሺ ቆይ አንዴ እንካ አለቃ
Hello Hello አቤት።
ጤና ይስጥልኝ። ከሚኒሊክ ሰላም።
emergency ነበር።
እሺ
እ brain CT scan ፈልገን ነበረ።
With contrast ነው without?
ብዛት ብዛት እሺ ሁለት ሺህ ሰባት መቶ በልልኝ ዋጋ
ሁለት ሺህ ሰባት መቶ ብር ዋጋ brain እና CT scan ነው።
አ፣ ሁለት ሺህ ሰባት መቶ
እሺ ሁለት ሺህ ሰባት መቶ ብር እሺ በቃ ብለዋሉ። እና ይለ እኛ ከሚኒሊክ ይዞ ሄዱ አሉ patient እና ሲመጡ ይዞልን እንዲሄዱ አፍጠኝልን። እሺ።
እኮ አምቡላንስ ይላክላቸው።
አዎ አዎ በዚሁ ስልክ መልሰን እንደውላለን። እንግዲህ ደውይ ደውይ። ከእኛ ጋር patient ይዞ ሄዷል። አሁን እየተመለሱ ነው።
እሺ ሲመለሱ እንትን ይላሉ። ችግር የለም።
እሺ በቃ እሺ አፍጥኑልኝ።